hello ጤና ይስጥልን Best Bet ቢፍቱ ነኝ ምን ልርዳዎት ማ ቢፍቱ ነኝ ምን ልርዳዎት
ሰላም ሰላም
አ፣ ብር እንትን አልገባልኝም ነበረ። ቴሌግራ- ቴሌግራም ላይ አናግሩኛላችሁ። ቴሌግራም ላይ ላኩኝ። ምንም ነገር የለም እስካሁን።
ቴሌግራም ላይ ልካልናል።
አ ልክ ያለሁኝ አይታችሁ ዝም አላችሁ። ምንም መፍትሄ የለም እስካሁን እ፣ ከላይ እንዲመጣልኝ hi ሊ- ሊሉኝ ይችላል። ይቅርታ እ?
hi በ- በሉኝና check ላድርግሎት አሁን የለሽም Best Bet ላይ አለውኝ። ብዙ እሺ፣ text ኦች ስላሉ ከላይ እንዲመጣልኝ ነው። ሳይዘጉት እንደዚህ ያድርጉልኝ።
ስልኩን ሳልዘጋ ያው ከቻሉ
data እሺ
ወይንም user name ኡን ይንገሩኝ።
ዋ እሺ ዋሲ አወል
ማን አለኝ?
ዋሲ አወል ዋሲ አወል ማን ነው አወል ዋስ አወል ዋስ ጥ- ቀይ ጥያቄ ምልክት አለበት አወል ዋሴ።
አዎ ጥያቄ ምልክት ቀይ profile አለ
እሺ አንዴ ጠብቁኝ።
አወል ዋስ ሚያ እንተ ኮሳለካ hello አቤት አሁን በደወሉበት ስልክ ነው።
አ
እ፣ ይቅርታ በዚህኛው ስልክ አላገኘሁትም። ምናልባት ሌላ ስልክ ከሆነ ቴሌግራም የሚጠቀሙበት በዚህ ነው ቀይ ጥያቄ ምልክት ያለበት የለም
ይቅርታ profile ላይ።
customer ስለሆነ እ፣ እያገኘሁት ስላሉ ነው። ወይ ስልኩን ይንገሩኝና አስራ አራት ሀምሳ ስምንት ዜሮ ዘጠኝ አስራ አራት ሀምሳ ስምንት
አስራ አራት ሀምሳ ስምንት ሰማንያ ሰማንያ ሰማንያ ሰማንያ አ
hello አቤት ይሰማሽ እሺ ይቅርታ ለቻፓ አሳውቀንሎታል ምላሻቸውን እንዳገኘን እናሳውቆታለን ቴሌግራም ላይ ቴሌግራም ላይ አዎ እስካሁን እናሳውቆታለን ከማታ ጠዋት ነው እናሳውቀላላችሁኝ። እስካሁን ድረስ የለም ምንም ነገር።
እ፣ ትንሽ system ኣችን ላይ ችግር ስላለ ነው ልክ እንደተስተካከለ ቴሌግራም ላይ update እናደርጉታለን እሺ፣ አንዴ ይጠብቁኝ እስኪ አሁን ጠብቅሽ።
hello አቤት ሰላም ነው።
ሰላም ነው?
እሺ ሁለት መቶ ብር ነበር አይደለ?
አ
እሺ ቆይ አንዴ ጠብቅ። ዛሬ ስንት ጊዜ ነበር ሁለት መቶ ብር deposit ያደረኩት? በሀያ ዛሬ ስምንት ዛሬ በሀያ ስምንት አዎ
ሲቀደም ጠዋት ዛሬ ሁለት ጊዜ ነው። ከዛ ይሄኛው የ- የማታው ማታው ነው የቆረጡት። ማታ ራሱ ወደ ሶስት ጊዜ ነው ምናምን አድርጌያለሁ።
አዎ ግን አሁን የተላከው message የሚያሳየው screenshot አድርገው የላኩልን message በሀያ ስምንት ነው ማለት ዛሬ ማለት ነው።
እኮ ከማ- አዎ።
ማታ እኮ ከስድስት ሰዓት በኋላ እኮ በፈረንጅ ሰዓት ሀያ ስምንት ያለ ነው የሚቀጥለው ከስድስት ሰዓት በኋላ ሰባት ሰዓት
okay እሺ ቀን ግን እኮ እዚህ ጋር ይቀየራል።
አዎ ገባኝ። እዚህ ጋር ያሉት transaction ኦች ግን ሁሉም እንደገባ ነው የሚያሳየኝ።
አየር ላይ ነው ያለው። አልገባልኝም። ጭራሽ ቆረጠ። ከዛ እሺ።
ቴሌ ብላ ቆርጣ እሱ አልገባልኝም። ከዛ ሁለተኛ ደግሞ ስሞክር ገባ። ይሄኛው ግን የለም። ከዛ ቴሌብርም ስደውል ሂደዋል አሉኝ።
አዎ ግን አሁን በሀያ ስምንት የተደረጉት እ ከዛም እ በኋላ ትናንትና ማታ የተደረጉትም ገብተዋል።
ስድስት ሰዓት ከሰላሳ አምስት
አዎ ግ- ገብቷል። ቴሌግራም ላይ የላክለው screenshot አድርጌ የገባው አልመጣም። እኔ ጋር የመጣ ነገር የለማ።
እኮ ቴሌግራም ላይ ላክሉት screenshot አድርጌ የገባበትን ሰዓት check እንዳደረግኩት።
እኔም ሰዓት እኮ አለኝ እዚህ ጋር አዎ ችግር የለውም።
የላኩትን ስምንት ከቴሌብር ላይ ያለ ከቴሌብር ስ- ቀንሶ ብሩን ያስቀመጠልኝ አለ፣ ግን እዚህ ላይ አልገባልኝም።
አዎ እስከ ዛሬ አሁን ይኸው አሁን እስከ ዛሬ ብር ስልክ ማለት ነው እሺ immediately ነው ብሩን ወደ አሁን የሚያ- እዛ ላይ የሚያሳውቀኝ Best Bet ላይ ማለት ነው።
እሺ አሁን ትናንትና ይሄ- ስንት ጊዜ ነው deposit ያደረጉት?
ትናንት አዎ ኧረ ትናንት በጣም ብዙ ጊዜ አገልግሎ ማታ አ፣ ከሁለት ሰዓት ጀምሮ አለ። ይሄኛውን ከስድስት ሰዓት ላይ ኳስ የሆነ አምስት ከምናምን ጀምሮ አረኩኝ። ሁለት መቶ ከቴሌብ ላይ ቆረጠ። ይሄኛው ላይ አላስገባም። አሁን ይሄ ሁለት ቀን ደግሞ አርግ እንዳያዝ ታውቂያለሽ። ስልክ ኢሚዲየትሊ ብሩን ያሳውቅሻል። አሁን ግን ኤፊው ሚኒት account update ብሎ ነው የሚልከው። ከዛ ከሶስት ደቂቃ ከሀያ ደቂቃ በኋላ ነው ብሩን የሚያሳውቀኝ።
okay distribute- አሁን ግን distribute እኔ ጋ አዎ አዎ ግን system distribute ላይ ነው?
የሚያሳየው እንዳለ እንደገባ ነው እኔ ጋር የሚያሳየኝ እና እሺ።
ያለውን እ፣ አዎ ያለውን እልክልዎታለሁ። እሺ እሺ ላክልኝ። ግን እኔ ጋር ግን ምንም ነገር የለም።
እሺ።
አትከል እንደገና ከዛ ውጭ ከዛ ሁለት መቶ ውጭ ሌላ የመደብኩት እሺ ቴሌግራም ላይ እልክልዎታለሁ። እሺ።
እሺ። እና አሁን መፍትሄ የለውም።
እንዳሉት ነው እኔ ለቻፓ አሳውቅልዎታለሁ፣ ግን እኔ ጋር system ላይ የሚያሳየኝ ሁሉም እንደገባ ነው።
እሺ፣ ለቻፓ ለቻፓ አሳውቂያቸው።
እሺ እሺ